hello hello፣ አቤት ሰላም ነው ሰላም ነው እንዴት ነህ?
አለን። እግዚአብሔር ይመስገን። እንት dish install እያደረግን ነበር እና ለቨርቹዋል እ
ለቨርቹዋል ዲሽ እየገጠምን ነበር። ሳተላይቱ ምን ላይ ነው መሆን ያለበት፣ ስንት ላይ ነው ቁጥሩ ምናምን የሚለውን መረጃ ፈልጌ ነው።
አንድ ጊዜ መስመር ላይ ጠብቀኝ።
እሺ እሺ።
ሄሎ አቤት ማን ልበል? ከየት ነው የምትደውልልን?
ዘመድኩን ዘመድኩን ከዲመቃ ከየት ከዲመቃ ዲመቃ ዘመድኩን እ፣ ዘመድኩን ከዲመካ ዘመድኩን ከዲመካ ዲመካ ቨርቹዋል። እሺ ሄሎ ቴሌግራም ሄሎ፣ ላይ አቤት።
ትጽፍልናለህ? በዛ እንድንልክልክ እሺ አለ ቴሌግራም ነው አለኝ አለኝ አዎ።
ቤቱ ዜሮ ሶስት ቤት አለኝ አዎ።
በቃ እዛ ላይ ጻፍልንና እዛ ላይ እንልክልናለን።
እሺ እሺ መልካም ቀን።